Yes, um,
መነሻው ስለሆነ ረፍት ይሄ ደግሞ አረፍት እና ያው
ሄሎ ሄሎ ጤና ይስጥልን።
እግዚአብሔር ይመስገን።
ወይዘሮ ፍጹም አዎ፣ አዎ።
ከፍሪስቶን ሆምስ ነበረ የደወልኩለት።
እሺ ሰላም ኖት?
እግዚአብሔር ይመስገን ደህና ነኝ።
ደህና። ትናንት ቢሮ ሄዳሉ ብሎ ነበረ። ሄዱ? መረጃ አገኙ?
አዎ፣ አዎ ሄጄ አዎ፣ ልደታ ሄጄ ነበረ።
እሺ፣ መረጃ አገኙ።
አዎ መረጃ አግኝቼ መጥቻለሁ።
okay፣ በደንብ ተስተናገዱ?
አዎ በደንብ ተስተናግጃለሁ።
እሺ፣ ያው እሺ፣ ያው እንደዚህ ደንበኞችን ጠይቀን ያው ስለ customer satisfaction ያው እንትን እንላለና ለዛ ነው የደወልኩለት።
አዎ አዎ፣ አመሰግናለሁ። እሺ እሺ፣ በጣም እኔም አመሰግናለሁ።